ጤና ይስጥልኝ አቶ ይሁን። ጤና ይስጥልኝ
ሄሎ ጤና ይስጥልኝ አቶ ይሁን ነው።
ምነው ብሩ እኮ አልገባልኝም እስካሁን።
እሺ ጤና ይስጥልኝ ገበያችን ከ ArifPay ነበር የምደውልዎት።
አዎ።
የላኩልን screenshot እንደሚያሳየን እ፣ በ SantimPay ነበር ያስተላለፉት እርስዎ።
እ፣
እኛ ጋር እኛ ጋር ደግሞ ከ ArifPay ነው የደረሱት ደንበኛችን። ስለዚህ ሳንቲም ፔ ጋር ነው መደወል ያለበት።
በየትኛው መስመር ነው የሚያገኛቸው?
እኛ ጋር ስልክ ቁጥራቸው አይገኝም። ምናልባት website ኣቸው ላይ ካገኘ ይፈልጉ ደንበኛችን።
ቴሌ
በእነዚህ ልጫወት እኮ ነው።
ከቴሌ ጠይቅ።
እናመሰግናለን።
አይሰማም እኮ
ይሰማዎታል አሁን?
አሁን ይሰማል።
እሺ በአሪፍ ፔ ሳይሆን ያስተላልፉት በሳንቲም ፔ ስለሆነ ሳንቲም ፔዎች ነው ያላቸው።
እ፣ ቁጥራቸውን ከቴሌ ያገኝ ይችላለሁ።
መጠየቅ ይችላሉ ደንበኛችን ወይም ደግሞ website ኣቸው ላይ check ያድርጉ።
እሺ እናመሰግናለን። ስደወሉ መልካም